hello hello
ሰላም ጤና ይስጥልን።
አብሮ ይስጥልን ሰላም ነው?
እግዚአብሔር ይመስገን።
ለምለም ነኝ ከሻሸመኔ ከሁለት ሳምንት በፊት ደውዬ ነበር።
እሺ ለምለም ምን ነበር ጉዳይሽ?
የሆነ ግጥም ምናምን ብዬሽ ስልኬ ስለጠፋ ነው እና መልሳችሁን እየጠበቅኩ ነበር።
የምን ግጥም ነበር?
ማለት ስለ አባይ ጽፌ አባይ ዘርህ ማን ነው የሚለው ግጥም አለኝ እና
እሺ ያንን ግጥም ተቀርጾ ልክ አባይ ሲመረቅ እንዲወጣ ፈልጌ ነበር እና ያንን እንድታግዙኝ ነበር በእናንተ በኩል።
ስፖንሰር ነው የፈለግሽው?
እም?
ስፖንሰር እንድንሆንሽ ነው የፈለግሽው?
ብቻ ብዙም እውቀቱ የለኝም የ social media እና ተባብራችሁ ተቀርጾ እንዲለቀቅ ነው የፈለግኩት።
እሺ ከዚህ በፊት ከተመዘገብሽ ጉዳይሽን አይተን እንደውልልሻለን።
እሺ በቃ እንደዛ ከሆነ በዚህ ስልክ ደውይልኝ ወይንም አማራጭ ስልክ ልስጥሽ።
እሺ ንገሪኝ። ዜሮ ዘጠኝ ሰላሳ ሁለት እሺ
ሀምሳ ሰባት ሀምሳ ሰባት ሀምሳ ስምንት ሀምሳ ስምንት ሰማንያ ሁለት
እሺ እድሜሽ ስንት ነው?
አስራ ሰባት
አድራሻሽ የት ነው?
እሻት
እሺ እንደውልልሻለን።
እሺ በጣም አመሰግናለሁ።
እሺ እኛ ምን አመሰግናለን።